ጤና ይስጥልኝ በዚሁ Hello እንዴት ናችሁ? ሄሎ ጤና ይስጥልኝ።
እግዚአብሔር ይመስገን።
እኔ አልገባኝም። እንዴት ነው የሚደረገው?
Hello
Hello
ሰላም፣ እንዴት አመሽ?
እግዚአብሔር ይመስገን። እንዴት ነው የሚደረገው? ስላልገባኝ ለመጠየቅ ነው።
እጹብ ድንቅ ልጆች ከጠቆሙ ሀምሳ ሺህ ብር መምህር ከሆነ ሀምሳ ሺህ ብር ሻለሞታለ።
አዎ
ሌላ የስራ ዘርፍ ለመጠቆም ደግሞ ማለት ነው።
እጹብ ድንቅ ልጆች ጠቁመው እንደ እነ መንሱድ አይነት እንደ እነ ሀረግ አይነት ህጻናት ብቃት አላቸው ችሎታ አለው ብለው የሚያምኑ ከሆነ ደውለው ይነግሩናል ማለት ነው።
እሺ
ከዛ እኛ ደግሞ እንሸልመውታለን።
እሺ። እስከዛ እስከ ነገ ነው።
Hello
እስከ ነገ ነው።
በማንኛውም ሰዓት መደወል ይችላሉ
አሁን ይችላሉ። አሁን የሚያውቁት ልጅ ካለ አሁን መንገር ይችላሉ።
እሺ።
እሺ፣ የሚያውቁት ህጻን አለ
አዎ አለ።
ንገሩ።
እኔ ጋ ነው እዚህ።
እኔ እንጃ የሚጠቁሙት ህጻን ካለ።
አዎ አለ እዚህ።
እሺ፣ ህያብ ትባላለች።
ማለትም ህያብ
እድሜዋ ስንት ነው?
ሶስት
ምን ወት ነች?
ልጄ ማለት ቀሳ ብላች መጠቆም አይችልም።
የእሴ ልጅ
ሄሎ
አሎ አሎ